ጤና ይስጥልኝ አሪፍ ነኝ መሀሌት ነኝ በአቅሙ ልርዳዎት
አሁን ቴሌግራም ላይ ስልክ ሰጠኝ ነበር እሺ
እና የ message ን text ልኬያለሁ
እሺ ማን በሚል ነው የላኩልህ እንዳገኛቸው
አቤት ቴሌግራም ላይ ስሞት ማን ይባላል
የኔ ዳንኤል ነው አይ ስልኬ አለ በቃ አርባ ዘጠኝ ቤት ነው
እሺ አዎ ስለዚህ ጋር ደርሶናል ግን የላኩልን text message ኡን ነው ይሄንን በ screenshot አድርገው የላኩልን
እስክሮኑ ያኑን የአሁኑ ሜሴጅ የላኩትን በስክሪንሾት አንስተው የላኩልን እሺ እሺ መልካም እሺ